ሄሎ ጤና ይስጥልኝ ድሮጎ አባኮት የምንለርደው
ኤስቲጂ የሚባለው ልጠቀም ብዬ እሺ
እና ሳይድ ኢፌክት አለው
ኤፍጂ የአዲስ ፕሮዳክት ነው ገና ገበያ ላይ የወጣው ሳይድ ኢፌክቱም እንደገና በምን ያህል ጊዜ ውስጥ መልሶ ጸጉር ያበቅላል የሚለው በደንብ ጥናት ተደርጎበት በምግብና መድኃኒት ምዘና እስካሁን ድረስ ፈቃድ የተሰጠው መድኃኒት አይደለም። አሁን እኛ ጋር የሚሸጥ አይደለም። ከእንደገና ደግሞ ሰዎች ከተጠቀሙት ይሄን አይነት side effect አምጥቶብኛል፣ በዚህ ቀን ውስጥ አድጎልኛል የሚል አይነት ነገር ነው እንጂ response ኡ እኛ ትክክል የተረጋገጠ መረጃ የለንም ስለሱ። ግን የሚጠቀሙት ተጠቅሞት የነበሩ ሰዎች አንዳንዶቹ ላይ ማሳከክ አለው። ብዙ ጊዜ ራስ ምታት ነው ከእንትን እንደ side effect እንትን እየተባለ ነው እና ሌላ ደግሞ የሚጠቀሙበት ቦታ ላይ የቆዳ መጥቆር አንዳንድ ሰዎች ላይ ነው፣ ሁሉም ላይ ሳይሆን የተወሰኑት ላይ እንደዚህ በቃ አይን አይን ስር ማበጥ፣ ራስ ምታት፣ የቆዳ ላይ ማሳከክ፣ ሽፍታና የቆዳ መጥቆር ምናምን ያመጣባቸው ሰዎች አሉ። ግን ያው እንዳልኩሽ ይሄ ተረጋግጦ በስነ ስርዓት እንትን ያለ ሳይሆን ሰዎች ከተጠቀሙት የመጣ response ነው። ሌላ ምረዳሽ ነገር አለ? አይ ስለ ደወሉ እናመሰግናለን። መልካም ቀን።